hello hello hello ጤና ይስጥልኝ። አሪፍ ጤና ነበር ይስጥልኝ።
ደውለው እሺ ሰላም እባላለሁ። አሁን ደውለው እሺ።
ነበረ።
አዎ እሺ ደንበኛችን እ፣ ስራውን officially መጀመር ሲፈልጉ የግድ ንግድ ፍቃድ ወይም license ያስፈልጎታል። እስከዛ ግን እ፣ ገብተው website ኡን በደንብ አይተው register ማድረግ ይችላሉ።
እዚህ ስራ ለመጀመር እ፣ እንትን ይፈልጋል አዎ license እ፣ የግድ ነው አዎ ከኛ ጋር የሚፈጽሙት agreement ም ስለሚኖር license ያስፈልጎታል። እ፣ የኛ እ፣ የበላይ አካሎች approve ሳያደርጉም የሚጀምሩት ነገር ስለማይኖር እ፣ መጀመሪያ አዎ።
ንግድ ፍቃድ ወይም license ያስፈልጎታል።
okay እሺ
እሺ እሺ thank you በጣም በጣም እሺ።
አመሰግናለሁ እሺ እኛም ስለደወሉ እናመሰግናለን። መልካም እሺ ቀን።
እሺ ላሽ መልካም እሺ